እንደምን አርፍዳችኋል። ካሳሁን ሰቦቃ ነኝ። የመጋቢት 12 የኤስቢኤስ አማርኛ አጫጭር ዜናዎችን እነሆ። የኢትዮጵያ አየር መንገድ ቡድን አምስት ታካይ የአገር ውስጥ መዳረሻ አውሮፕላን ማረፊያዎችን በግንባታ ላይ መሆኑን አስታወቀ። የአውሮፕላን ማረፊያዎቹን የግንባታ ሥራዎች ይፋ ያደረጉት የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ሲሆኑ ግንባታዎቹ የሚከናወኑትም በሚዛን ቴፒ አማን፣ ነገሌ ቦረና፣ ያቤሎ፣ ጎሬ መቱና ደብረ ማርቆስ ከተሞች ነው። ከአምስቱ ተገንቢ አውሮፕላን ማረፊያዎች ውስጥ የአራቱ የግንባታ ሥራዎች በአንድ ዓመት ጊዜ ውስጥ ተጠናቆ አገልግሎት ላይ እንደሚውልም ተነግሯል። ዋና ሥራ አስፈጻሚ መስፍን በታካይነትም ጉዳት የደረሰባቸው የቀብሪ ዳህርና አክሱም አውሮፕላን ማረፊያዎች እድሳትም እየተካሄደ እንደሆነና በቅርቡም አገልግሎት መስጠት እንደሚጀምሩ ተናግረዋል። የኢትዮጵያ አየር መንገድ በአሁኑ ወቅት 136 ዓለም አቀፍና 22 የአገር ውስጥ መዳረሻዎች እንዳሉትም ተጠቅሷል። በትግራይ ክፍለ አገር 1700 የጤና ኤክስቴንሽን ባለሙያዎች ወደ አገልግሎት ሰጪነት መመለሳቸውን የጤና ቢሮ ገልጧል። ከጦርነቱ በፊት ትግራይ ውስጥ 2500 የጤና ኤክስቴንሽን ባለሙያዎች እንደነበሩ ያመለከቱት የክፍለ ሀገሩ የጤና ኤክስቴንሽንና ማስተዋወቅ ቡድን አስተባባሪ አቶ ሚካኤል ሃጎስ ሲሆኑ 80 በመቶ የሚደርሱ የጤና ተቋማትም በጦርነቱ ወቅት የተለያየ መጠን ያላቸው ጉዳቶች የደረሱባቸው መሆኑንም አስታውቀዋል። አውስትራሊያ ከእንግሊዝ ጋር አዲስ የመከላከያና ደህንነት ስምምነት ተፈራረመች። ስምምነቱ የአውስትራሊያና እንግሊዝ ጦር ኃይሎች በቀላሉ አንዳቸው ካንዳቸው አገር በጋራ ተቀናጅተው ወታደራዊ እንቅስቃሴዎችን ለማድረግ አመቺ ሁኔታን እንደሚፈጥርና የሉዓላዊነት ጉዳዮችንም አስመልክቶ መመካከር የሚያስችል ስለመሆኑ ተነግሯል። የአውስትሬልያ ምጣኔ ሀብት ከፍተኛ የወለድ መጠንና ዝቅተኛ ሸመታዎች ገጥመውት ባለበት ሁኔታ የሥራ አጥነት ቁጥር ቀንሷል። የአውስትሬልያ ስታስቲክስ ቢሮ ይፋ ባደረገው መረጃ መሠረት የሥራ አጥነት ቁጥር በወርሃ February ከ4.1 percent ወደ 3.7 percent ዝቅ ብሏል። የዊኪሊክስ መስራች ጁሊያን አሳንጅ በስለላ ተግባር ለእስር ያበቁትን ክሶች አስመልክቶ እልባት የሚያበጅ አቅጣጫ ያልታለመ መሆኑን ጠበቆቹ አስታወቁ። የጠበቆቹ ምላሽ የተሰጠው የዎል ስትሪት ጆርናል የዩናይትድ ስቴትስ ፍትሕ ሚኒስቴር አሳንጅ ምስጢራዊ መረጃን አላግባብ መጠቀሙን በማመን ክሶቹ እንዲነሱለት ሊደረግ ነው ሲል ያሰራጨውን ዜና ተከትሎ ነው። አሳንጅ 18 የስለላ ክሶች የተመሠረቱበት ሲሆን ከእንግሊዝ ወደ ዩናይትድ ስቴትስ ተላልፎ መሰጠትና እስከ 175 ዓመታት የሚያደርስ የእስራት ብይን ይጠብቀዋል። ፖድካስቶችን ለማድመጥ SBS Amharic ን ይከተሉ ወይም SBS dot com dot au አምሃሪክ ድረገጽን ይጎብኙ።